ሄሎ
ሄሎማ ወይ አለን
አሁን አንድ የደወልኩ አልነገር ሌላ እ ወይ ይኸውልሽ ውዴ አሁን እንትን ልታስመዘግቢ ብለሽ ነበር አድራሻ ሰጥተሽኝ አ
ምን ጋር የማደርገው መጣልኝ ድር ገበያ የሚለው ጉግል አድርጌ
መጣልሽ? Okay። አሁን በላኩ በነገርኩሽ website ነው የገባሽው።
አዎ እዛ ላይ ስም ምናምን የሚጠይቅ የለም።
የለም በቃ እሺ፣ link ልላክልሽ የምትገቢበት።
እሱን ላኪልኝ። በዚህም ላኪላት እሺ።
በዚህ ስልክ ላክ።
በዚህም በቀ- በቅድሙ ስልክ ይጠፋሻል። በቅድሙ ስንት ነበር?
አርባ ሰባት ሰላሳ ሁለት ዜሮ ሁለት ዜሮ ሁለት መጨረሻ። እሺ
እሺ